ሰኔ ጎዳና እባላለሁ ከኮምነር ዶ እንዴት ነሽ? ሰላም ነው። አሁን ደውዬ ነበረ።
ሰላም ኖት?
ይመስገን። እንትን ለኤዚክ ሰራተኛ ፈልጌ ነበረ።
ማን ልበል? ሙሉ ስም ክርስቲና
ክርስትናማ ቲቶ።
ቲቶ።
እም፣ እሺ እ፣ የት አካባቢ ነው ባለም የምፈልገው?
የካባዱ
ይካባል። እሺ ከዚህ ቀደም ጉዳዩን ተጠቅመው ያውቃሉ?
አዎ አውቃለሁ።
እሺ በስልክ ነው የሚገኙት?
አ በዚህ ይሻላል። ምክንያቱም እ፣ እንትን ነው ያኛው እሺ።
አስቸገረኝ።
እሺ እ፣ የኤሌክትሪክ የማስገባው ባለሙያ ግን ነው ያሉኝ በዚህ ነው?
አይደለም።
በሌላ በእርሶ ስም ነው?
አዎ እሺ እ፣ ኤሌክትሪኩ ምንድን ነው የሆነው ብልሽቱ?
አንደኛው oven ነው፣ ሶኬቱ ነው የተ- የቀልጦብኝ ነው።
Okay የ oven ሶኬት።
አዎ ስለዚህ ቀልጦ እሱን ነው።
መቀየር አንደኛው ማለት ደግሞ ነው። ሶኬቱን ብቻ አዎ እሺ።
አንደኛው ሌላ?
ደግሞ ሻወር የሻወር ማሞቂያ ነው። ሌላ ሰው የሻወር ሰርቶት ቦይለር።
ሄዶ ቦይለር ነው።
እሺ ብልሽቱ ሌላ ምንድን ሰው ነው?
ሰርቶት ሄዶ ሰ- አዲስ ነው ሰክቶት ሄዶ አልሰራ ነገር
ቦይለሩ የማይሰራ አሀ።
ይቅርታ፣ ቦይለሩ ነው የማይሰራ።
ቦይለሩ አዲስ ነው ገጥሞት ሄደ። ያሁን ሌላ ሰው አልሰራልኝ።
እሺ እ፣ ይቅርታ መልሼ ልደውልልዎት።
እሺ
እሺ